መስቀልን ቤት ቤት ቤት ነው የምንሄደው።
ቅድም የጠየቁት ጥያቄ ኢንፎርሜሽን ተሳከለ። የቅድሙ የትኬቱ ያለች ልንቆርጥ ፈልገን ቁመን ያለ ነው ወሌ ምናምን ያልኩሽ ቅድም እደውላለሁ ምናምን ብለሽ ነበር።
ያው ይቅርታ፣ እኔ እንጃ ኮንታክት ላ- ላገኘው አልቻልኩም። እሺ ለዛ ነው ዝም ያልኩ። ሳገኘው ደውልልሃለሁ፣ እነግርሃለሁ።
መቁረጥ አንችልም ማለት ነው። ወዲህ በኋላ
እኔ እንጃ አላወቅኩም። ስለዚህ ል- ላገኘውና እነግርሃለሁ።
እሺ፣ ደውይልን። ለማንኛውም ደውይልን፣ እሺ፣ እሺ፣ ደውይለትና ደውይልን።
እሺ።